ሶስት ወር ደህና ዋላችሁ?
እግዚአብሔር ይመስገን።
እናትዬ እንትን ባለፈው የዛሬ ወር ይሆናል መሰለኝ እንደዚህ አካባቢ ላይ የተነሳሁት CT scan ነበረ። አሁን መጥቼ ያገኛለሁኝ ውጤቱን ለመውሰድ
ውጤቱን ነው እ እስቲ ሌላ ኮፒ።
ስልክ ልስጥሽ።
ኮፒ ለማድረግ እሺ፣ ስልክ ልስጥሽ ሌላ እሺ፣ እሺ።
0988
እንደ ዜሮ ዘጠኝ ሰማንያ ስምንት 86 ሰማንያ ስድስት 87 ሰማንያ ሰባት 89 ኧረ በሰማንያ አለቀ።
አዎ እሺ፣ እሺ፣ እሺ። thank you